ሄሎ ሄሎ
ወይ
እንትን ስደርስ መብራት የለም ቦኮል
መብራት የለም።
እና አዎ እና ጀነሬተር ትንሽ ተበላሽቶባቸው ነው መሰለኝ እያስተካከሉ ሄሎ ነው።
ድምፅክ እየተሰማኝ አይደለም አባ።
አሁንስ
አሁን ይሰማኛል።
ኮኮን ስደርስ መብራት ጠፍቶ ጀነሬተር አልነሳ ብሏቸው እንትን እየሞከሩ ነው። ትዕዛዝ ቆይቶብኛል በዚህ የተነሳ
እሺ ንገረኝ order number እና እሺ ሰባ አስር
እ
ሰባ አስር
ስንት ስንት? ሰባ አስር አዎ ሰባ አስር እሺ ግን እየሰሩት ነው አይደለ? አልተውቱም እህ አልተውቱም አይደለ? እየሰሩልክ ነው። እኔ አዎ፣ አስተላልፍልሃለሁ። እንደውላቸዋለን። እሺ አባ ጸደቀ።
እ- እሺ እሺ እሺ ከአስር ደቂቃ በኋላ ደግሞ መልሰህ ደውል ቶሎ ካልሰጡህ።
እሺ